hello ከቤስት ቤት
ጤና ይስጥልን። እንትን account ኤን ትናንት deposit ስል አላረግልኝም። አይብር
ከምን ላይ ነው deposit ያደረጉት?
በቴሌ ብር ከቴሌ ብር ወደ ቤስት ቤት account ነው።
አዎ ሳረግ ቴሌ ብሩ message ልኮልኛል፣ ዲ- ክፍያ አድርገዋል ብሎ ማለት ነው።
ስለዚህ እሱን screenshot አድርገው በቴሌግራም ይላኩልን።
እሺ እሺ፣ ስለደወሉ እናመሰግናለን። መልካም ብሎ
እሺ